አቡን በስድስት እጣነ ሞገር ቤት አሊ ሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ዝስኩሰ ሚካኤል ሊቀ መላእክት ሁለተኛ ሊቀ መላእክት ሶስተኛ ሊቀ መላእክት ደግሞ አለው ሊቀ መላእክት ሁለተኛ ሊቀ መላእክት ሶስተኛ ሊቀ መላእክት ይሳለክሙ አበንጉ ሰስብሃት ስዮም ባበ እግዚኦ ምእመን ረሰዮ እግዚኦ ለውእቱ ሚካኤል እምኩሎሙ መላእክት ይትለዓ መንበሩ በጽሑ መላእክት ወቦሙ መዘምራን ማእከል ደናግል ዘባጥያ ተከበሮ ስዮም ባበ እግዚኦ ምእመን ነዋ ሚካኤል መላክክሙ ይሳለክሙ በእንተ ምሕረት